ሰለማኔ ባባ
ሰላም ነው። Hello
ምን መጣሁ Hello hello
ጤና ይስጥልን።
ጤና ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን።
እ እንትን ፈልጌ ነበረ ምንድን ነው ካ- ካርታ ነበረኝ እና እ፣ አይ እሱን አያይዤ መ- መኪና ከእናንተ ለመውሰድ ፈልጌ ነበር።
ምን ነበረ ምን ነበረ?
አይሰማም?
አዎ ምን ነበረ? የኔ አባት ርቋል ድምፁ፣ ስለዛ ነው።
እሺ አሁንስ አሁን ይሰማል።
እ፣ እንትን ካርታ ከ- ካርታ
አ፣
እሺ
እ፣ ካርታው ከአዲስ አበባ ሰላሳ አምስት ኪሎ ሜትር ወጣ ብሎ ኦሮሚያ ክልል ውስጥ ያ- ያለ ካርታ ነው።
እሺ
እና መኪና ከእናንተ ለመውሰድ ነበረ ከ- በካርቷ ሲጄ ማለት ነው Okay። ደግሞ ተያይዞለት ከባንክ ጋር እ
አሁን ላይ እየሰራን ያለው አዲስ አበባ ላይ ነው። የአዲስ አበባ መታወቂያ ካሎት ነዋ።
አዲ- የአዲስ አበባ መታወቂያ አለኝ።
እሺ የት ክልል ነው እንትኑ?
ሰላሳ አምስት ኪሎ ሜትር ከአዲስ አበባ የአዲስ አበባ ዙሪያ ማለት ነው። በዚህ የኦሮሚያ ክልል
እኮ የት ሸገር city ነው? የት
እንትን ሆለታ
ሆለታ? ምን ቤት ነው መ- መሬት ነው?
ቤትማ መሬት ነው፣ ግን እ፣ ቤት አለው ለመሬቱ የተሰራው ማለት ነው።
እኮ እኮ በ- ቤት ተሰርቶበታል መሬቱ ላይ።
አ አ አ
እሺ እና ባንክ ግ- ግማሹን ከፍለው ነው ግማሹን ከባንክ ጋር እንደያያዘለው ነው
ም፣ ወይስ ሙሉ ሙሉን- ለሙሉ ነው?
አዎ ሙሉ ለሙሉ ነበር ማለት የፈለግኩት መኪና በጣም ትንሽ ነች ብዬ ነው ዋጋዋ ማለት ነው።